ሄሎ
ደህና አደርሽ ሰላም እንዴት አደሩ የደህና ዋል ኦንላይን ስልጠና ነኝ እና
እሺ ምን አሉ እጅ እየሰከረኝ አይደለም
እ እ ሄሎ ሄዳ
አቤት ምን አለ ይሰማሻል ይሰማል አሁን ቪዲዮ እንትን ኦንላይን ስልጠና ሰልጣኝ ነኝ እና እሺ ግን እየተዳሰሰልኝ አይደለም
ከዚህ በፊት ምንም አልተማሩም ምንም class አልጀመሩም አዎ ኦንላይን ተሳት እያላቅም ምክንያቱም በኢሜይሌም ደርሶልኝ አያውቅም በቴሌግራም እንደዛ በቴሌግራም ብቻ ነበር link የተላከልኝ ሁለት- ሁለት ቪዲዮ ነው ያዘው ሰው
እህ እ ቴሌግራም ላይ ጻፉላት ጽፌያለው እኮ ትናንትም ጽፍ ያለው ከዚህ በፊትም ጽፍ ያለው እና መልስ የለም
እሺ ስምሽን ንገሪኝ እሺ ላይ ነገር ነው
ይሄ አሁን የደወልሽበት ቁጥር ነው የቴሌግራም አዎ
እሺ ሰማንያ ስድስት አርባ ሰባት እሺ እሺ አሳውቅልሻለሁ እሺ ኢሜይሌ በምን ልላክልሽ እና ኢሜይል ላይ ኢሜይል።
ትናንትናቸው ኢሜይልሽን አላክሽልንም ከዚህ በፊት ልኬያለው ግን እስካሁን እየገባልኝ አይደለም እና ድጋሜ ልላክልሽ አሁን በቴሌግራም አዎ ቴሌግራም ላይ በሰባ አምስት ቤት ቁጥር መጀመሪያ ደረሰኝ ምናምን በላክሽበት ቁጥር በእሱ ኢሜይልሽን እና link አላከልኝም ብለሽ በዛው ጻፊልን አይ በዚህማ ልኬያለው በዛ ልኬያለው አንድ ጊዜ ሳይሆን ሶስት ጊዜ ነው የላኩኝ ግን እስካሁን መልስ የለም
እሺ አሁንም በእሱ ላኪ በቃ ፊት ለፊት እንድንመጣ ብዙ መልዕክት ስለሚገባ ፊት ለፊት እንዲመጣ አሁን በእሱ ጻፊና እነግራታለሁ እ
እሺ